Hello
Hello አቤት ጤና ይስጥልኝ አብሮ ይስጥልን ሚስጥር ቁጥር ፈልጌ ነበር።
የምን ሚስጥር ቁልፍ ቁጥር ነው የፈለግሽው አልገባኝም
እኔ ነው የምን ሚስጥር ነው የፈለግሽው የምን አልገባኝም የ game ነው የምን
የጌ ስልክሽ ስልክሽ smart ነው
እ ስልክሽ smart ነው ወይ
አዎ
እሺ ስ- ሊንኩን ተጫኝና ወደ ጌሙ ሂጂ
ምን
ሊንኩን ተጭነሽ ወደ ጌሙ ሂጂ
እሺ